hello አቤት
እንዴት ነሽ እናት? ሰላም ነሽ?
እግዚአብሔር ይመስገን።
አለን። ከዚህ በፊት እንትን ብዬ ነበረ፣ የሆነ ጥያቄ ጠይቄ ነበረ እ፣ እሸቱን ለ- እሸቱን ለማግኘት ማለት ነው
እሺ ምን ነበር?
እ፣ ስለ website የምታስተምሩበትን website እ፣ ኦንላይን የምታስተምሩበትን website ስለ መስራት ነበረ እሸቱን ለማውራት የፈለግኩኝ። already የሰራናቸው ነገሮች ስላሉ ለእሱ ይጠቅመዋል ብዬ ያሰብኩት ነገር ነበረ እና በእሱ ጉዳይ ማውራት ፈልጌ ነበረ። ቆየውኝ ካስመዘገብኩኝ፣ ግን መልስ አላገኘውም እስካሁን።
እሺ እኛ office መታችሁ ነበር?
አ፣ office ም መተን ነበረ። እዚህ ማ- አሁን አዲስ የከፈታችሁት እ፣ እዚህ ጋር የት ነው?
እሺ ደንበል ጋር ያለው ማለት ነው።
እንደውልላችኋለን። አሁን ኮሜዲያን እሸቱ ስለሌለ እሱ ጋር አንድ ላይ ነው ማውራት ያለባችሁ እና ለዛ ነው ሲመጣ እንደውልላችኋለን። እሱ okay፣ በሀገር ባለበት የለም።
መታችሁ detail እንድታወሩ ማለት ነው።
በጣም ደስ ይለናል። በእናትሽ አሁን ስለሌለ እሱ ሲመጣ okay።
እንደውልላችኋለን።
መች ይመለሳል ግን?
እ፣ ቀኑን እርግጠኛ አይደለሁኝም። በመጣ ጊዜ እንደውልላችኋለን።
እሺ እሺ፣ እሱና እናት በጣም አመ- ከዲጂታል ማናጀሩ ጋር አንድ ላይ ታወራላችሁ።
በጣም ደስ ይለኛል። በእናትሽ እሺ ማን ልበል ስሙትን?
ስሜ ፋሲል ይባላል።
እሺ እሺ እሺ እሺ እንደውልላችኋለን። ያው እሺ ስልካችን ይዘናል መምጣት ትችላላችሁ።
እሺ እሺ፣ አመሰግናለሁ።
አመሰግናለሁ። መልካም ቀን። እሺ።
እሺ፣ መልካም